hello ጤና ይስጥልኝ Best Bet
ትኬት አልበራል ብሎ ነበር።
እሺ cashier ኮዱን ትነግረኛለህ?
መቶ እሺ
መቶ አርባ
መቶ መቶ አርባ አ ሀያ ዘጠኝ ሀያ ዘጠኝ አ
አንድ ጊዜ መስመር ላይ ጠብቀኝ። እሺ እሺ
መቶ መቶ አርባ ነው ያልከኝ አይደል?
መቶ መቶ አርባ ሀያ ዘጠኝ
እሺ ሀያ ብር ቦነስ ገብቶልሃል። እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።